ዋሽንግተን ሕክምና ማዕከል ሄደው የኔ እናት እንዴት ዋል?
እግዚአብሔር ይመስገን።
ከምኒልክ ነበረ ምደውልልሽ አምቡላንስ ጠብቀን ነው እናንተ ጋር ለመምጣት የኢኮ
ለኢኮ አ፣ ለኢኮ እና ኢሲጂ ያለን እና ይቅርታ የልብ ሐኪሙ አሁን የሉም።
ሄሎ አዎ
መቼ ነው የሚገቡት ነገ ከሰባት ሰዓት ተኩል እስከ አስር ሰዓት ተኩል አሉ።
ዶክተር? ነገ ከሰባት ተኩል እስከ ዶክተር ዛሬ አይገባም የልብ
ጠዋት ገብተው ጨርሰዋል። እስከ ስድስት ሰዓት ነበር አቤት የሚሰሩት ወጥተዋል።
እ? እ?
እስከ ስድስት ሰዓት ነበር የሚሰሩት ገብተው ወጥተዋል።
Okay፣ አይ፣ ጠዋት ሰርተው ወጥተዋል።
አዎ
እሺ ነገ ስንት ሰዓት ነው የሚገቡት?
ከሰባት ተኩል እስከ አስር ሰዓት ተኩል
ከሰባት ተኩል እስከ አስር ሰዓት
አስር ሰዓት አላየሁትም።